ሄሎ ሄሎ ጤና ይስጥልን።
ሰላም ነው።
ሰላም ሰላም። ነበር ጊዜ ይሄን ትናንት ወደ ብሩ ወደ አካ ለማስተላለፍ ፈልጌ ከቲቢኤስ አካውንት መለስም ምን አልከኝ?
ከቤስ ቢታ ወደ አካውንት ለማስተላለፍ ፈልጌ እሺ
ከዛም ወጣ አካውንት አልደረሰም።
ቤት ቤት ቁጥርን ንገረኝ እንዴ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት
ዜሮ ዘጠኝ እሺ ዜሮ ዘጠኝ ስልሳ አንድ ስልሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ መቼ ነበር?
ትናንት ወደ በረካ ማታ እሺ ስንት ብር ነው?
አርባ አራት መቶ እሺ ጠብቀኝ እንዴ።
እሺ
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ስልሳ አንድ ሰማንያ ዘጠኝ ነው አይደለ?
ዜሮ ዘጠኝ
አስራ አምስት ዜሮ ዘጠኝ ስልሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ መጨረሻ አዎ በዚህ ቁጥር አልተከፈተም።
መጨረሻ ሰማንያ ስምንት ነው መጨረሻ።
ሰማንያ ስምንት ነው። እሺ አዎ አዎ ይሰማል።
እ ሳንቲ ለሳንቲቲዎች inform አደርግልሃለሁ። እሺ processing ላይ ነው።
አዎ እና ወደ አካውንት መልሱልኝ። ወደ CBE ወደ ቤስት ቢሲ ወደ ቤስት ቤት አይ ወደዛ መመለስ አይቻልም። አንዴ አንተ ስላዘዝከው አዎ ወደዛ መመለስ አይቻልም። ግን እንዲገባልህ ለሳንቲቲዎች አሳውቅልሃለሁ።
እና እንዲገባልኝ ያስታወቅሽ?
አዎ አዎ፣ ይገባል። ብዙ transaction ስላለን የቆየው።
Okay እሺ።
እሺ እና እ፣ እስከ ስንት ልንጠብቅ? ወደ ሰዓት ይፈጃል?
ስንት ሰዓት እንደሚፈጅ አላውቅም፣ ግን በቃ እኔ አሳውቅልህና ይገባልሃል። ተጠብቀው።
እ፣ እሺ እሺ እሺ፣ አመሰግናለሁ።